ተመታህ ያስጠላል።
በግምት ነው መሰለኝ promoter ኦች TIN number ስንጠይቃቸው የሚነግሩን።
hello፣ ጤና ይስጥልን ከቢጃ የጥሪ ማዕከል ነበር የምደውለው።
እሺ፣ እ፣ አንድ ቤት አስመዝግበው ነበር አይደል? አሁን ከበደ ከበደ ገብሯል።
ገብሯል። አዎ።
ስልክ ቁጥራቸውን ይድገሙልኝ እስኪ እንደገና።
አስራ አንድ እሺ
ሀያ ሶስት ሀያ ሁለት ሀያ ሀያ ሶስት ሀያ ሁለት ሀያ
እሺ እናመሰግናለን። ይሄን ለምንጠይቅ ነበር። መልካም ቀን።